ጤና ይስጥልኝ ኢቲኤስ የጥሪ ማዕከል ባኮት ምን ልርዳዎት?
እንትን መረጃ ፈልጌ ነበር። ወደ ዱባይ ለመሄድ ፈልጌ።
ወዴት መሄድ ፈልገው ነው? ይቅርታ።
ዱባይ ከአዲስ አበባ ዱባይ።
እሺ ለመቼ ነው የፈለጉት?
በዚህ ሳምንት በዚህ ሳምንት ደርሶ መልስ ነው?
እ፣ ስንት ገብቷል?
ምን አሉኝ?
ስንት ገብቷል ዋጋው? ደርሶ መልስ ትኬት ማለት ነው።
ዛሬ ሄደው ወይም በዚህ ሳምንት ሄደው መቼ ነው የሚመለሱት?
እ፣ ከሁለት ወር በኋላ visit ማለት ነው።
እሺ ስለዚህ በ በዚህ ሳምንት ለምሳሌ ነገ ቢሄዱና ከሁለት ወር በኋላ October ላይ ቢመለሱ ያለውን ዋጋ ነው ማወቅ የሚፈልጉት አይደል?
አዎ፣ እንደዛ ነው።
እሺ እና እንዴት ነው? እሺ አሁን ላይ ያለው ዝቅተኛ amount በምን በኢትዮጵያ አየር መንገድ ነው የሚፈልጉት? ቀጥታ በረራው?
አዎ፣ አዎ፣ በኢትዮጵያ አየር መንገድ እሺ እንደዛ ከሆነ 110637 ብር ይሆናል።
ደርሶ መልስ።
አዎ የደርሶ መልስ ዋጋ።
እም፣ እሺ ነው ሰጠ።
እሺ ሌላ መረዳት ነገር ይኖራል?
የለም እደውላለሁ አስፈላጊ ነገር ካለ ስለደወሉና ለመልካም ቀን እም፣ እሺ